ጤና ይስጥልን። በኤክስ ቤት ቤቲ ነኝ የምንረዳው።
ህብረተሰብ እንትን ተጫዋች የነበረ እና እሺ እና ምንድን ነው ውስሮ ላደርግ ስል ምንም ነገር የለም። አሁንም ምንድን ነው ባላንስ የለም ምናምን እያለኝ ነው።
የለም ይልሃል። ይሄ ነው የቤት ቤት ስልክህ?
ስክሪንሹድ አድርጌ አስቀምጠን፣ ይሄ ነው የቤት ቤት ስልክህ?
አዎ በዚያ አውስ- አይደለም
ንገረኝ።
ቴሮስተን እሺ
አስራ አስራ አንድ አስራ አንድ ዘጠና ስምንት እሺ
ስለ- ዘጠና አስራ አንድ ዘጠና ስምንት ስልሳ ስምንት ዜሮ ሁለት ስልሳ ስምንት ዜሮ ሁለት አዎ
እሺ እሺ፣ ተመሳሳይ ጓደኛህም እየደወለ ነው መሰለኝ አይደለ? አ- አራት መቶ ስልሳ አራት ብሩ ማውጣት አትችልም። ሰማንያ ሁለት ብሩ ማውጣት ትችላለህ። ኦንላይን ከሆነ ግን ከሶስት መቶ ብር በታች ማውጣት